ጤና ልርዳው?
አሁን አሁን ደውዬልሽ ነበርና
ቴሌግራም አ ልኬልሻለሁ። እንደዚህ እዛው ላይ select አደረኩና ነው share ያደረኩልሽ።
ማሙሽ ነው
አይ አይደለም፣ ፍጹም ነው የሚለው።
ፍጹም ደረጀ።
አ ይሄንን ግን አይደለም፣ screenshot አድርገው ይሄንን አይደለም፣ ሙሉን ነው የሚልኩት።
o- okay እኮ እንትኑ ላይ እዛው ላይ እንዳለ screenshot ሳደርገው እምቢ ሲለኝ እኮ ነው እንደዚህ ያደረኩት።
አይ screenshot እሺ ልሞክር።
አዎ።
እሺ እሺ